ይስጥልኝ። ጊዜያዊ ኢትዮጵያ ጉዳት ነው የወርቁ ምልክቶት
ኦክሲጅን ለማዘዝ ነበረ። ይቅርታ
ኦክሲጅን ለማዘዝ እ
አይዲዮት ነግሩኛል። ጊዜያዊትን ይንገሩኝ። ጊዜያዊት ይንገሩኝ።
ቢጂአይዲ ዘጠና ዘጠኝ አስራ ሁለት
ዘጠኝት
ዘጠና ዘጠኝ አስራ ሁለት
ከቢጫ ወረቀቱን ነበር ያገኙት።
አዎ አዎ፣ ቢጫ ወረቀት ላይ ያለው እም፣ በጽሁፍ መልእክት የተላከልዎትን አላዩትም ነበር?
እ፣ አልተላከልኝም።
እሺ፣ ደንበኛችን ያስመዘገቡበት ስልክ ቁጥር ይንገሩኝ።
የእንትኑን የ- የቢጫው ነው ነው አይ
የተመዘገበ የእርስዎ ያስመዘገቡበት ስልክ
ይቆራረጣል ትንሽ የተለቀቁት ቁጥሮች
አዎ ዜሮ ዘጠኝ ስልሳ ሁለት ሀምሳ ሰባ አርባ ሁለት